ጤና ይስጥልኝ። ዶንኪቱ ላይ ነው የደወሉት መለሰዎት? ምን አሉኝ?
አድራሻ ፈልጌ ነበር የመስሪያ ቤቱን የምን አድራሻ ነው ያሉኝ?
እ እ እ
የምን አድራሻ ነው ፈልጋለሁ ያሉኝ?
የቢሮዎቹን አድራሻ ነበር የፈለጉት።
ኦኬ እሺ። ቦሌ ቦሌ ደንበል ሀበሩ ጅንካ አራተኛ ፎቅ
ቦሌ ቦሌ ደንበል ቦሌ ደንበል
ቦሌ ደንበል
አራተኛ ፎቅ ሀበሮች ህንፃ ላይ
ደንበል እሺ
ቦሌ ደንበል
እ እ ይቆራረጣልማ።
ቦሌ ደንበል
ቦሌ ደንበል አብርሽ ህንፃ አራተኛ ፎቅ።
አዎ አዎ
እሺ አመሰግናለሁ።
ሀበሮች ህንፃ አራተኛ ፎቅ እሺ።
እሺ አመሰግናለሁ።